አቤት።
ደንበኛችን ተቋረጠ። ደውለውልን ነበር።
አቤት። አዎ
እሺ፣ ምንድን ነው የሆነ ቦታውን
ቦታውን ነው ማሽኑ
ማሽኑ አ- አይነቱን አላውቅም። የድሮ ነው፣ old ነው በጣም
አይ፣ ብልሽቱ ምንድን ነው?
እ፣ እንትኑ አያ- አያስተላልፍም፣ ምንም አያ- እንትን አይልም፣ እ፣ አያቀዘቅዝም። ሙቀት ብቻ ነው።
እም። የቀድሞ ኢትዮጵያ ሰራዊት ድጋፍና ልማት ማህበር አይደል የሚለው የቤቱ ስም?
አዎ አዎ አዎ።
እም። ሙሉ ስሙትም አልበል።
የኔ አ
ማስር ቴክኒሻ ዮሴፍ ደስታ
ማን አሉኝ?
ዮሴፍ ደስታ ዮሴፍ ደታ። ልዩ ቦታው አካባቢ ነው ቤቱ የሚገኝበት።
አቤት
ቤቱ የሚገኝበት ልዩ ቦታ የት አካባቢ ነው?
እ፣ በሆራ መንገድ ነው። ቀበሌ ዜሮ አራት ነው። ከ circle አለ አይደለም? circle ኡ አለ። ከ circle ኡ በታች ባንክ የት ቤት ሀገር አለ ነው?
ጎን እ የት ሀገር ነው? አዲስ አበባ ነው?
አይደለ አይደለ፣ ቢሾፍቱ ነው።
ቢሾፍቱ።
አዎ
ቢሾፍቱ ሰርክል ጋር
ሰርክሉ ወረድ ብሎ ነው። የአየር ኃይል ስፖርተኞች ፊት ለፊት እም። ስልክ ቁጥር ሰው የደወለው ለምግብ
አዎ እሱም ሊኖሩልሽ ነው። ሌላም ደግሞ አለ ዜሮ ይንገር።
ዘጠኝ አስር ዜሮ ዘጠኝ አስር እሺ ዜሮ ዘጠኝ አስር
ሀያ አራት ሀያ አራት ሰማንያ አንድ ሰላሳ ሁለት ሰማንያ ያሉ ሰማንያ አንድ ሰላሳ ሁለት ሰማንያ አንድ ሰላሳ ሁለት አዎ እሺ መዝግቤ ወደ ጥገና ባለሙያዎች አስተላልፍ ያለው የጥገና ባለሙያዎች በተቻለው ፍጥነው መጥተው ይሰሩሉታል። ሌላ መረዳዎት ነገር አለ?
እሺ ይኸው ነው። አመሰግናለሁ።
እሺ ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ እስኪ ከሚሰሙት ድምጽ በላይ አስቀምጡልን። መልካም ቀን።